ጤና ይስጥልኝ
አብሮ ስትልን ሰላም ነው።
ለጣሁት
ምንድን ነው አሁን ከቴሌ ብር ወደ ሁሉ account ብር ለማስገባት እዛ ምንም ቴሌ ብር የሚለውን የለም። ምንድን ነው?
system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
እሺ፣ እሺ።
እሺ፣ መልካም ቀን።
ዛሬ ይሆናል።
ዛሬ ከተስተካከለ ዛሬ ይሞክራሉ፣ ግን አፕዴት ሲሆን መጨረሻ ላይ ይሞክሩ።
እሺ፣ እሺ።